ሄሎ ሄሎ ከ Best Bet ነው የምደውልልህ እና ቻፓ ላይ አለ እሺ ቴሌብር አሁን check አድርጌ በደወሌ ነው
ቻፓ okay ቻፓ የሚለው አማራጭ ላይ ቴሌብር አለ እሺ ከሳንቲም ላይ ነው የወጣው
okay እኔ HelloCash ነው ያለኝ HelloCash እና አሀ፣ እ።
CBE ነው ያለኝ አማራጭ እንጂ ሲቢኢ የለም ደግሞ እስካሁን።
SantimPay ላይ አለ እ?
CBE የሚለው አማራጭ ደግሞ SantimPay ከሚለው method ላይ አለ
አዎ message አለ ግን sorry ነው የሚለው
screenshot አድርገህ ትልክልኛለህ ቴሌግራም ላይ ወይ አንዴ ታስገባ በ- deposit ለማድረግ ስትሞክር የሚያመጣልህን page screenshot አድርገህ ቴሌግራማችን ላይ ላክልኝ
okay ታውቀዋለህ ቴሌግራማችንን ወይ ቁጥር ልንገርህ አለ ቴሌግራም እሺ እሺ ችግር እዛ ላይ ላክልና check እናደርገዋለን እሺ
የ- የእኔ ቁጥር ነው የሚልክልሽ አይደለም screenshot አድርገህ ልክ deposit የሚለው SantimPay ላይ ገብተህ erro- እንትን ነው የሚለው አላልከኝም error ነው የሚለው አላልክም እሱን screenshot አድርገህ ላክልኝ cross check ለማድረግ እንዲመቸን እሺ እሺ okay